ያስጥልን ቢጃ ኢትዮጵያ አይደለኝ የባኩትን ልንረዳት
ሰላም ጤና ይስጥልኝ። እኔ እንኳን የደወልኩት እንትን ነው ኦክሲጅን አልቆብን ነበር። በስንት እንትን ላይ ነው እናመለክተው?
እኛ ጋር ነው የሚያመለክቱት።
አልቋል። ኦክሲጅንን አቁመናል።
እ እሺ ቢጃ አይዲዎትን ወይ ደግሞ ቲን ነምበር ይንገሩኝና ልመዝግብሎት።
አሀ፣ ነምበር አለ ቁጥር የሆነ ቁጥር አለ እሱ ልስጥሽ?
አዎ ይስጡኝ። የምን ቁጥር ነው እሱ?
እ እ የሆነ የሱ የምን ያስመዘገባችሁ ቁጥር ነው?
maintenance maintenance ሲደረግ የሚሰጠን ቁጥር ነበረ። ቁጥርሽን ስጡን ምናምን ሲበላሽ ቁጥር ያላችሁ ቁጥር እ እስቲ ንገሩኝ። በሱ የሚመጣ ከሆነ check ላድርግሎት።
እስቲ ቃል ለሚቆን ላውጣልሽ እና እስቲ እ፣ ቆይ መልሼ ልደውል ና ይቻላል። እሺ